ሄሎ ሄሎ
እ እ
ከችፕችፕ ነበር የምንደውሎት።
ለእኔ ማን ብለሽ ነው? እሺ ከችፕችፕ ነበር የምንደውልሎት።
እሺ ከኛ አስቤዛ order አድርገውን ነበረ።
እኔ ኧረ እኔ ገዝቼ አላውቅም።
hello
ቁጥር ብን ሄደው የዛቅም
ወይዘሮ ስንቄ አይደሉ?
አዎ
አዎ፣ ከኛ እ፣ ካሮት፣ ፓፓያ order አድርገውን ነበረ።
እሺ እሺ ልጆቹ አዘው ይሆናል። አዎ እኔ ስልክ እሺ እሺ
በቃ እሺ እሺ፣ ወይ መልሼ ልደውልሎት።
ልጆቹ አዘው ይሆናል። ምን አዘዘው?